hello ሰማንያ ስድስት ላይ አሁን ደውለውልን ነበር ደውዬ ነበር። አዎ ደውዬ ነበር።
እሺ ምን ልርዳው?
አይ information ለማወቅ ነው። ይሄ እዚህ እንትን information ለመውሰድ ነው።
እሺ የት አካባቢ ነው ያሉት?
አዎ ስ እንትን እንዴት ነው እንትኑ አማዘጋገቡ እንትኑ እንዴት ነው? እ?
ሄሎ አሎ አሎ